Hello' hello' hello' ሰላም እንዴት አደርክ? hello hello
ይሰማኛል አባ ሰላም ነዎት?
እግዚአብሔር ይመስገን። እንዴት ዋላችሁ?
እግዚአብሔር ይመስገን።
ቦታ ለመያዝ ፈልጌ ነበር።
ምን አሉን? ይቅርታ።
ቦታ ለመያዝ ፈልጌ ነበር።
እሺ ይቻላል። ስም አለ በል ምረታ በሰፋ
ስልክ ላይ ያዝ። ምህረት አብ ዜሮ ዘጠኝ ሀምሳ አንድ ሀምሳ አንድ
ሀያ
ሀያ ዘጠና አንድ አስራ አንድ
ዘጠና አንድ አስራ አንድ አስራ አንድ VIP ከሆነ አምስት መቶ ነው። መደበኛ ሶስት መቶ ነው። ተማሪ ደግሞ ከሆናችሁ ሁለት መቶ ብር ነው። የትኛውን ነው የምትገባው?
እም፣ መደበኛ VIP መደበኛ VIP ከሁለቱ አንዱ
ቦታ እንደይዝልህ ንገረኝ ለኔ። VIP ከሆነ አምስት መቶ ነው። መደበኛ ሶስት መቶ ነው።
መ- መደበኛ እርግ ለስንት ሰው ነው?
ለራሴ
እናመሰግናለን። text ላድርግልህ account፣ በዛ ማስገባት ትችላለህ ወይስ ደስ ይለኛል።
እሺ።
በኢትዮ በንግድ ባንክ ነው አዎ ንግድ ባንክ ነው።
አዎ ደስ ይለኛል።
እሺ፣ screenshot አድርገው በር ላይ አዎ።
ያሳዩልኝ። እሺ፣ እሺ እናመሰግናለን። መልካም ቀን። ሰላም ዋሉ።
አይ ላንቺም እንደዚህ አሜን። እሺ